Hello ጤና ይስጥልኝ።
ጤና ይስጥልኝ።
አቶ አዳነ
አዳነ ነኝ።
ከአሪፍ ፔ ነው የምደውለው። ደመኛ እሱን ኢሜይል ልከውልን ነበረ።
ኢሜይል ለረዴት ልኬ ነበረ።
Okay ወደ አሪፍ ፔ መጥቼ ነበረ።
ነበር እናንተ ጋር።
ኦኬ ስለዚህ ጉዳይን ጨርሻለሁ። የ collaboration እንትን ነበረ። ጠዋት መጥቼ ነበር እናንተ ጋር።
እሺ፣ ደመኛ እሱ እናመሰግናለን።
እሺ መልካም ቀን።
ታንኪ